ጤና ይስጥልኝ ማኒባባ።
አቤት ሰላም ነው።
እግዚአብሔር ይመስገን።
እንዴት ናችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ድረገጽ ላይ ነበረ ፌስቡክ ላይ ያገኘኋችሁ።
እሺ
የሆነ high roof አይቼ ነበረ።
አይዙ
high roof high roof
እኮ high roof አለ ሁለት ሺ አስራ ስድስት
ሁለት ሺ አስራ ስድስት አ እሺ
አለን ስም- ስምሽ ባንክ አለበት ለእሱ ሁለት ነጥብ አንድ ፈለጋ hello
አባት መስመር ላይ ነት
እዚህ መስመር ላይ ነኝ።
መስመር ላይ ነት አዎን መስመር ላይ ነኝ።
እሺ ለሁለ ስምንት መቶ ሺህ ዕዳ አለበት እ እ እ ባንክ ስምንት መቶ ሺህ ዕዳ አለበት እሺ በእጅ ሁለት ነጥብ አራት ይፈልጋል
በእጅ ሁለት ነጥብ አራት ጠቅላላ ስንት ማለት ነው?
ሶስት ነጥብ አራት ሶስት ነጥብ አራት ድርድር ይኖረናል እ
ድርድር ምን ያህል ይኖረዋል?
ድርድር ይኖረናል በአካል ሲመጡ ከሴቶቻችን
okay ሌላስ እ ምርጫ እሱ ብቻ ነው ያለው?
ምን አይነት መኪና ሌላ high roof ራሱ ሆኖ ማለት ነው።
high roof የለንም እሱ ብቻ ነው ያለነው እጅ ላይ ያለው እሱ ብቻ ነው።
አባዱ ላይ ይመችታል
አይ አይ
እሺ